Hello. ሄሎ ሄሎ፣ አይሰማ እስ አይሰማኛል።
ምን ልርዳ? Best Bet ነው።
አ፣ ትላንትናም ሀያ አራት ሺህ ብር ወደ ቴሌ ብር አዝዤ ነበረ።
እሺ፣
ስደውል ሀያ ሁለት ሺህ ብር ብቻ ነው። እንዳሁኑ ስደውል ሀያ ሁለት ሺህ ብር ብቻ ነው ያወረዱልኝ።
ሀያ ሁለት ሺ እና ሁለት ሺ አድርገህ ከፋፍለህ ነበር ያዘዝከው?
እ ሀያ ሁለት ሺ እና ሁለት ሺ አድርገህ ከፋፍለህ ነው ያዘዝከው?
አላ አንድ ላይ ነው ያዘዝኩኝ።
እሺ፣
አሁን ደግሞ ደወል- ሀያ- አሁን ደግሞ ሀያ ሁለት ሺህ ብር ነው ያወረድኩት።
እሺ፣ አሁን ደወልክበት ቁጥር ነው የቤስት ቤት ቁጥር?
አ
እሺ፣ ትናንትና አስራ ሁለት ሺህ ብር ነበር ያዘዝከው?
አስራ ሁለት ሺህ ብር አስራ አስራ አራት ሺህ ብር ማለት ነው።
አስራ ሁለት ሺህ ነው ያዘዝከው። አስራ አራት ሺህ አይደለም። እሺ፣ አስራ አስራ ሁለት ሺህ ብር አራት ነው ያዘዝከው። ድጋሚ check አድርገው፣ ምክንያቱም እዛ ጋር ስላጨፈ እዚህ ጋር አስራ ሁለት አያመጣም system ላይ። እ፣ በዚህ እሺ ያው ያውንስ እሺ እሱን እያየሁልህ ነው። ትንሽ ደቂቃ ጠብቀኝ። እሺ ገብቷል። አሁን እሺ ሁለት ሺው hello hello
ይሰማኛል።
ገብቷል። ያ ሁለት ሺው አሁን ወደ ቴሌብር account ሀያ ሁለቱ ገባ።
ገብቷል። እሺ